ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ሰላም አለ እግዚአብሔር ይመስገን።
አለ ማስታወቂያ ለመሞከር ነበር።
እሺ የቪዲዮ ስርም እንትና link አለ መመዝገቢያ ሊንክ እህ ቪዲዮ ስርም መመዝገቢያ link አለ።
መመዝገቢያ ሊንክ አለ።
አዎ ምን ላይ?
ማስታወቂያውን ያዩበት ቪዲዮ ስር ማለት ነው።
okay TikTok ላይ
YouTube ላይ
okay፣ TikTok ላይ ነበር ያየው።
YouTube ላይ
okay፣ እዛ ላይ ነው መመዝገብ የሚቻለው።
Donkey አዎ፣ Donkey Tube ላይ ይግቡና link ስር ይመዝገቡ።
እሺ፣ አመሰግናለሁ።
እሺ